ትላንትና ከቴሌ ብር ወደ ቫሞስ መቶ ብር አስተላልፌ ነበር እና ቴሌግራም ላይ ቴሌግራም ላይ ላክልኝ text ኡን ብላኝ ነበር እና ልኬላት ነበረ። እስካሁን ግን አልተመለሰልኝ።
እሺ፣ ደንበኛችን ስሞትን ማወቅ ይቻላል?
አብርሃም አመነሸዋ
እሺ፣ ደንበኛችን ጉዳዩን እያየሁለት ነው። ትንሽ ብትቆይ ልጠብቀኝ።
እሺ ስለሚሰበሰብ መስመር ላይ ያለ ደንበኛችን እ ቀጥታ መስመር ላይ ስላስገባችሁት ማን እንደሚባል ስም screenshot እንደላኩልን ማወቅ ይቻላል? ቴሌግራም ላይ አዎ ቴሌግራም ላይ በራሴ ነው በዚህ በስልክ ቁ- በዚህ ስልክ ማለት ነው በራሴ AB AB ነው የሚለው
ABAB አዎ
ልናገኘው አልቻልንም። ደንበኛችን ከስር ስልኮትና ስሞትን አስቀምጠውልናል።
አይ ዝም ብዬ text ኡን ነው የላኩት
እሺ ደንበኛችን ከስር ስልኮትና ስሞትን ያስቀምጡልን።
እሺ
መልካም ቀን ይሁንልዎት።